Hello ጤና ይስጥልኝ።
አቤት።
አሪፍ ነበር የምደውልዎት፣ አሁን ተቋርጦብዎት ነበር።
እሺ አዎ።
እሺ ምን ልርዳዎት?
አይ እኔ በእናትሽ ከትላንት ጀምሮ እየደወልኩ ነው። ምንም pend የሆነ ነበረ እና አልተመለሰም እስካሁን።
እሺ ማን ልበል ስሞት እንደማያቸው ፋሲል ለሚሳ ብዙ ጊዜ ነው የደወልኩት።
ያስመዘገቡት?
አዎ አዎ እሺ ከእኛ ጋር ተስተካክሏል ተብለው ነበር።
አዎ ተስተካክሏል ተብዬ ነበር ጠዋት። አሁን እሺ።
check ሳደርገው እዛ ኪዩ ክብር ላይ አልገባም።
እሺ ኪዩክ ብሮችን አናግረው ነበር። ከእኛ ጋር ከተስተካከለ approval ስለሚጠይቅ ከእነሱ ያቦት
እስቲ እነሱ ልደውል።
አዎ እነሱ ጋር ይደውላቸውና ከነዚህ በ- ከአሪፌ በኩል ተስተካክሏል ብለውኛል ብለው approve እሺ።
እንዲያደርጉለት ይንገሯቸው።
እሺ እሺ።
እሺ ሌላም ረዳዎት ነገር አለ?
አይ ሌላ የለም። ሲኖር ልደውል።
ስለደወልን አመሰግናለን። አገልግሎት ላለት ማሰባሰብ ከሚሰሙ